ሄሎ ሄሎ፣ መልካሙ አቤት።
ተገናኛችሁ ከ customer ጋር?
እ ነሽ እንዴ? ምን አላነሳለኝ እኮ አልኩሽ አይደል እንዴ?
እሺ፣ የት ነው ምግብ ቤት?
እንዴት ለን ነው? አለማ አለማ pharmacy pharmacy አለማ ፋርማሲ
እሺ፣ አንዴ መስመር ላይ ካሳንቺስ።
ጠብቀኝ።
ካሳንቺስ ያለው ማለት ነው።
እሺ፣ እሺ፣ አንዴ
ሰላም ነው አለ
hello፣ መልካሙ አቤት።
ምግብ አይመለስም። እሺ፣ አንድ ሰዓት ስላለፈው አንተ እም።
ጋር ነው የሚሆነው። area manager ህን ደውልህ አናግረው
እንዴት ከዛስ?
እኮ እሱን ደውልህ እኔ አናግረው።
አልተቀበልኩ እኔ እኮ አልተቀበልኳቸውም። እዛው እኮ ነው ያለው ምግብ
ምግቡ እዛው ነው ያለው።
አ እኔ አላል አላወጣሁትም ሲጀምር አልተቀበልኩትም።
ፈርመህ አውጣው።
ከዛስ? እኔ ብሬ የኔን ብር ልታቀልጡት ነው እንዴ?
area manager ህ ጋር ደውልስ።
ማን ነው area manager? አልነገሩኝም እኮ
ማን ነው የት እ፣ የሜት እኔ አላወጣሁም። ይኸውልሽ እኮ አንዋር አንዋር ነው እንትን የሚለው area manager ህ አንዋር ነው? ደውልለት በቃ ለሱ። አንዋር የሚባል area manager አለ። አንዋር